ሰማም ሄሎ እኔ ስጥልን ብስት ቤት አይ ኦሮምኛ አትችል ኦሮምኛ አልችልም። አማርኛ አዎ።
አልችልም።
ኦሮምኛ የምትል ሰው ፈልጋል።
ኦሮምኛ የሚችላል እንዴ?
አዎ
የምችለው ልጅ እረፍት ናት ዛሬ። ይቅርታ እሺ።
እ በጣም እ እ የምት- የምትችለው ልጅ ዛሬ እረፍት ናት። ይቅርታ በጣም እሺ።
አይ አማርኛ እስኪ ሞክር። አሁን እኮ እየሞከርክ ነው። ትንሽ ሞክር።
እንትን ባስ ቤቱ ብሩ ብሩ ስላስገባ ዝም ብሎ ፕሮፊት ያደርጋል። ምን ነው ፕሮሰስ የ- እያለ ብሩ ነው።
ውስጥ ብሩን እ?
ቆርጦብሃል? ብሩን አዎ እሺ፣ ስልክህን ንገረኝ። እሺ፣ ስልክ ዜሮ ቁጥር የቤት ዘጠኝ- አይ ዜሮ ዘጠኝ እሺ፣ ሀምሳ ሶስት እሺ፣
ሀምሳ ሶስት አስራ ስምንት
ዜሮ ዘጠኝ ሀምሳ ሀምሳ ሶስት አስራ ሶስት ስምንት እሺ፣ አስራ ስምንት ሀምሳ ሰባት ስልሳ ሀምሳ ሰባት ስልሳ አዎ
መች ነው? ዛሬ ነው?
ዛሬ ነው ዛሬ ነው ስንት ብር ነው?
ሶስት መቶ ብር
ሶስት መቶ
አዎ ዛሬ ትናንትናም ደግሞ እንደዛ ነው። እባክህ የሚገርም ነገር እኮ ነው።
ሶስት መቶ ብር ነው እንትን ያለብህ አዎ ዛሬ ሶስት መቶ ነው።
እም።
ትናንት ሰባት መቶ ምናምን ነበርና ጫው- ትናንት አንድ ጊዜ ጫውና እም።
በቃ ሰሞኑ ዝም ብሎ በቃ ብር ሳስገባ ቶሎ ይላል። ደግሞ ከ- ከትወት ደግሞ ብሩ ራሱ ይወስዳል። አንተ ያጫወት ማለት ኦኬ በሳንቲም ፔንዲንግ ላይ ነው ያለው።
እ በሳንቲም ፔ ፔንዲንግ ላይ ነው ያለው። እሺ እ እ?
ፔንዲንግ ፔንዲንግ ላይ ነው ያለው። በሳንቲም ፔ ነው ፔንዲንግ ላይ ነው። ለሳንቲሞች እልክልሃለሁ። ለሳንቲሞች
እ እ?
ለሳንቲሞች እልክልሃለሁ። ፔንዲንግ አየር ላይ ነው ያለው። እሺ አልገባም እስካሁን።
እሺ አላህ እሺ ትንሽ አመሰግናለሁ።
ጠብቅና ይገባልሃል። እሺ አመሰግናለሁ።
ችግር የለም።
አይ አመሰግናለሁ።
ችግር የለም። እሺ